አሎ ሄሎ
ጤና ይስጥልኝ።
አብሮ ይስጥል ከአሪፍ ፔ ነው የምደውለው። ደንበኛችን ትናንት ደውለውልን ነበር። የሚፈልጉትን አገልግሎት አግኝተዋል። የሚፈልጉትን አገልግሎት አግኝተዋል። ደንበኛችን አላገኙም።
ምን አለ?
በአሪፍ ፔን ወደ ሁሉ ስፖርት ትር- transfer አድርጌ ከ- እንትን ዲፖዚት ማለት ነው ከቴሌ ብር ተቀናሽ አድርጎ ወደ ግን አልገባም ወደ እንትን ወደ ሁሉ ሁሉ ስፖርት ማለት ነው አምልተው ነበር እኛ ጋር እ? አ- አይ አላመለከትኩም። ስደውል ነበር አይነሳም ስልክ።
ስሞት ልበስ
አ- አዲሱ
አዲስ ማን
ግርማ
ስንት ብር ነበር ዲፖዚት ያደረጉት?
ዘጠና ሁለት ብር
ከቴሌ ብር ውስጥ ነው አይደለ?
አ-
መቼ ነው የነበረው?
ትላንትና
ደንበኛችን ሲያስተላልፍ ከቴሌ ብር የተላኩት መልስ አለ አይደለ?
አ- እሱን screenshot አድርገው በምንነግርሽ ስልክ ቁጥር ቴሌግራማችን ላይ ይልናል።
እሺ ስልክ ቁጥር የያዙ ዜሮ ዘጠኝ ዘጠና ሁለት ሀያ ሁለት ዜሮ ዘጠኝ ዘጠና ሁለት
ሀያ ሁለት
ዘጠና ሁለት ደንበኛችን ዜሮ ዘጠኝ ዘጠና ሁለት ዘጠና ሁለት እሺ አስራ ሶስት ዜሮ አንድ አስራ ሶስት ዜሮ አንድ አምሳ አምስት
አንድ አምስት እሺ ስሙትና ስልክ ቁጥሮችን አንድ ላይ አድርገው የላኩልን በእኛ በኩል አይተን ስጨርስ እናስቆታለን። ሌላም ደረጃዎች እሺ።
መቀለ ምንም የለም ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
እሺ